እንደው ጤና ይስጥልኝ ካፒቴን። የት ነው ልርዳው?
ትኬት ቆርጬ ነበር እይልኝ
በስንት ቦታ ንገሩኝ?
አስራ ሶስት እሺ
ሰባ አንድ እሺ ሰማንያ ሁለት ሰማንያ ሁለት ሰባ ሰባት
እሺ ልውስት ነው በሶስት ጨዋታ
አላለጋ አዎ ሶስት በሶስት ጨዋታ ወድቋል።
ስንት ጨዋታ ሶስት ሌላ አለ
አዎ ሌላው ስንት ጨዋታ ነው የቀረው የቀረው አንድ ሁለት ሶስት አራት ጨዋታ ይቀራል ገና ያልተጫወተ እንግዲህ ያገለግለን ማለት ነው ቦነስ ምናምን የለውም የለውም። አዎ ሶስት ጨዋታ ነው የወጣው።
አዎ ሶስት ጨዋታ ነው የወደቀ አዎ አዎ እሺ ሌላ አለ
እሺ ቦነስ በስንት ጨዋታ ነው አንድ ጨዋታ ብቻ ሲወድቅ ነው ቦነስ ያለው።
አዎ እሺ እሺ እ- መልካም ቀን።